hello
ሄሎ፣ አቤት። ጤና ይስጥልኝ።
ሰላም ጤና ሄሎ።
ይስጥልኝ። ቢስት ቤት አዎ፣ ሰላም ነው።
አለን። ምን ልርዳው?
እንትን እሑድ አላ እንትን ብሎ ካውቅ አልለቀቀም መሰለኝ። እንትን እንድታይልኝ ነበር።
ምን ትኬት ነው?
አዎ፣ እሺ cashier ኮዷን ትነግረኛለህ?
እሺ። አስራ አንድ ዜሮ ስምንት አስራ አንድ ዜሮ ስምንት
ሀያ አንድ ሰማንያ ስምንት
ሀያ አንድ ሰማንያ ስምንት አዎ፣ እሺ እ lost ነው። እሺ ሁለት ጨዋታ ወጥቶብሃል።
እ እ ሁለት ጨዋታ ወጥቶብሃል። lost ነው። እሺ
እና የለውም።
አረባ እንዴ አ
scan ሳረገው እኮ አንዷን ቀይ ብቻ አሳይቶ ሌላውን ነጭ ነው አዎ የሚያደርገው አሁን ለምን?
ታርሞላል። che- check አድርገው። እንደውም ሶስት ጨዋታ ነው።
አረ አዎ check አድርገው። አሁን ታርሟል።
እሱንም አላሳየት ይለኝ ነው።
አዎ አሁን አ- check አድርገው። እሺ
እሺ እሺ።
እሺ መልካም ቀን